የለውም ወደ ቴሌብር ብቻ ፔንዲንግ ነው።
ሄሎ ሄሎ ሰላም ነው?
ሰላም።
እንዴት ነህ? ከቤት ቤት ነው የምደውልልህ።
እሺ ሺ አምስት መቶ ብሩ ይሄ በሶስት ያለው transaction አሁንም pending ነው የሚለው እና ለሳንቲሞች inform አደርግልሃለሁ እና አንተም ዘጠና ሶስት ስልሳ ላይ ደውለህ ጠይቃቸው። እሺ
እሺ ቆየ ብዬ ነው እኮ አዎ፣ በጣም አዎ፣ ወይ አዎ።
ከዚህ በፊትም እኮ እንደዚህ ነበር። ደግሞ ጓደኞቼን ይህን ካሲኖ game አሳይቼ እንደዚህ ፔ- pending እ።
እያለ እየያዘ ምናምን ነገር complain እያቀረቡብኝ ነው። ወይ በሌላ እ፣ እንድንጠቀም አርጉኝ።
አዎ አይ ሳንቲም ፒዎች ጋር ነው የቆየው ከኛ ጋር ከኛ system ወጥቷል ብሩ እና እ፣ አዎ፣ እሺ transaction ID ውን አሁን ልካላችኋለች check አድርጉልኝ ብለህ ጠይቃቸው። እሺ ዘጠና ሶስት ስልሳ ላይ ጠይቃቸው። እኔም አሳውቅልሃለሁ አሁን እዚህ ጋር
እሺ፣ ዘጠና ሶስት ስልሳ ነው ያልሽኝ?
አዎ አዎ አሁን ልካላችኋለች በላቸው። ይኸው እየላኩላቸው ነው። ሄሎ
ሄሎ ሰምቻለሁ።
እሺ እሺ አባቴ መልካም ቀን።
አዎ።